eres Washington? Hello?
Hello, Abed?
première lettre.
አቤት አቤት
ሄሎ
ጤና ይስጥልን። አቤት ምን ልርዳዎት?
አብሮ ይስጥልኝ።
ምን ልርዳዎት?
አንድ አምስት ብር ይዤ።
አቤት
ሄሎ
አቤት
ሄሎ ሄሎ ሄሎ ሄሎ